Hello ጤና ይስጥልኝ።
ሰላም።
አበባ ዲኮር አሁን
እኔ የምደውልልሽ ዊ ፕላስ ሶሉሽን ከሚባል company ነው እና ምን አልሽ?
company ያችን ዊ ፕላስ ሶሉሽን ከሚባል company ነው። company ያችን አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛም service ኦች አንዱ የ decor አገልግሎት ሲሆን የ app ዋና ዓላማ service ሰጪዎችንና ተጠቃሚዎችን ማገናኘት ነው እና service ሰጪዎቹ በቀላሉ ያለምንም ክፍያ እኛ app ላይ ምን አይነት አገልግሎት እንደሚሰጡ፣ የት እንደሚገኙ ሙሉ መረጃዎቻቸውን እኛ app ላይ አስቀምጠው customer በቀላሉ ያገኛቸዋል ማለት ነው። በተጨማሪም ደግሞ ብዙ ሺህ የሚቆጠሩ ተጠቃሚዎች ያሉት app በሌላው ደግሞ በራሳችን ሙሉ ወጪ ከኛ ጋር ተመዝግበው አብረው ለሚሰሩ service ሰጪዎች በራሳችን ሙሉ ወጪ ለ social media እና ለ TikTok የሚሆኑ አጫጭር ቪዲዮዎችን በራሳችን ፕሮግራም ሰራተኞች ሰርተን promote እናደርጋለን ማለት ነው። ፈቃደኛ ከሆንሽ ልኬልሽ እንድትመዘግቢ ነበር።
እሺ ላኪልኝ እና አሳውቅሽ።
እሺ፣ የት አካባቢ ነው?
ለጊዜው ላይ ነው እየሰራን ያለ ነው።
ኦንላይን። እሺ